ጣና ብሔራዊ ሪዞርት ሶፍትዌር አይነት ሀብሬ ተክሎ
እስቲ ላይሰማው ድምፅሽ።
ጣና ብሔራዊ ሪዞርት ሶፍትዌር በይዞም ጣይና ይጎዝ ሀብሬ ተክሎ
እስኪ ድገሚው አንዴ።
ጣና ብሔራዊ ሪዞርት ሶፍትዌር በይዞም ጣይና ይጎዝ ሀብሬ ተክሎ
እሺ፣ በአማርኛ ጤና ይስጥልኝ። ሄሎ ቪዛ ሶፊያ ነኝ። እባክዎ ምን አይነት የጉዞ መረጃ ልስጦ?
Okay፣ ጥሩ እሺ። እ፣ ከዛስ መጨረሻ ላይ እንደምት
እ፣ ሄሎ ቪዛ ሄሎ ስለደ ሄ- አ፣ ሄሎ ቪዛ ስለደወሉ እናመሰግናለን። መልካም ቀን።
ድገሚ እስኪ።
ሄሎ ቪዛ ስለደወሉ እናመሰግናለን። ደንበኛ እናመሰ- አ፣ መልካም እንደኛ ቀን።
የሚለውን ተይው፣ ችግር የለውም።
ልተወው ሄሎ እሱ።
ቪዛ ስለደወሉ እናመሰግናለን። መልካም ቀን።
መልካም ቀን። እሺ።
ሙሉን በይው።
ሄሎ ቪዛ ስለደወሉ እናመሰግናለን። መልካም ቀን።
እሺ፣ በትግርኛ
ሄሎ ቪዛ ስለደወሉ እና ነመስግን። ሰናይ ውዕሎ።
ሰናይ ውዕሎ። ውዕሎ መልካም ውሎ ሳይሆን መልካም መልካም ቀን፣
ሰናይ መዓልቲ።
ሰናይ መዓልቲ።
አዎ።
ጥሩ ቻውሽ።
እሺ